ጤና ይስጥልን ማን ይባባል?
ያው ጤና ይስጥልን።
አብሮ ይስጥልን።
ዳማስ መኪና ሄጄ ነበር። ኦንላይን ላይ van ኡ ነው
አዎ፣ van ኡ
ስምንት ከሀምሳ
አስተያየት አለው።
ስምንት ከሀምሳ ባንክ ይወጣለታል። ከፈለጉ ስምንት ከሀምሳ ነው ዋጋ።
okay እሺ። ሄሎ
መስመር ላይ ነት እየሰማሁት ነው።
የት ነው አጀራሻው? ማስቀሉ ፋውል መስቀል ፍላወርና ፓስተር እንገኛለን። ሲመጡ ይደውሉልን።
ኦኬ እሺ።
እሺ አባቴ